አሚ አምስት ሀላለፍ ፍሬው ያስጥልኝ አልሽ ረዲት ነኝ ባኩ መንደርዶ
ሰላም ነው እግዚአብሔር ይመስገን አለን። ከሁለት ቀን በፊት በአሪፍ ፔይን ትራንስፈር አድርጌ ነበር ወደ ከዘመን በፊት
ይቅርታ ደንበኛችን መስመሩ የተቆራረጠ ነው አንዴ ደግሞ አሁን ይሰማል። አሁን ሄሎ፣
ይሰሙታል ደንበኛችን አሁን ይሰማል።
አዎ እሺ ይሰማል እንትን ከሁለት ቀን በፊት በ ArifPay ከዘመን አንድ ሺህ ወደ ቴሌብር ላስተላለፍ ስል እሺ ቴሌብር ላይ አልደረሰም። እናንተ ጋር ግን successful ሆነዋል እና screenshot አድርጌ በቴሌግራም ልኬ ነበር ነው እሺ ከአሁን ግን አመልክቶ አልተመለሰም።
ነበር ከዚህ በፊት አዎ ከሶስት እሺ።
ቀን በፊት እሺ ደንበኛችን ላረጋግጥልዎት ሙሉ ስሞትን ይንገሩኝ ክብሮም መንግስቱ
በዚህ ደ- በዚህ ቁጥር ነው የተመዘገቡት አ አ እሺ ደንበኛችን አንዴ መስመር ላይ ያሬድ!
ጠብቁን። መስመር ላይ ጠብቁን ደንበኛችን።
እሺ እሺ አ
ያችን መስመር ላይ ያሉ ደንበኛችን አ አ አለው አለው እሺ መስመር ላይ ስለጠበቁ እናመሰግናለን። አሁን አረጋግጬ ይሉት ነበር በስሞት አ ቴሌግራም ላይ የላኩትንም አይቼዋለሁ። መረጃ አሟልተዋል። ጉዳዩ ለሚመለከተው አካል ተላልፎሎታል። ግን እ፣ በዚህ ቀና በዚህ ሰዓት እ፣ ያልቃል ማለት አንችልም። ባለቀ ሰዓት እነሱ ያሳውቁናል። እ፣ okay ተስተላልፈዋል ግን እነሱ ጋር ወይስ አዎ አዎ ጉዳዩ አስተላልፋለሁ ተላልፏል።
ብላኛለች።
አዎ አ በ- ባመለከቱት ሰዓት ተላልፎለታል።
አ በዚህ ሰዓት እ፣ ያልቃል ማለት አንችልም።
okay ወደ ቴሌብር ነው የሚመለሰው አሁን ወይስ ወደ ዘመን ነው
ባለሙያዎቹ ናቸው የሚያውቁት።
አይደል?
አዎ እነሱ ናቸው የሚያውቁት። በጨረሱ ጊዜ ያሳውቆታል። በዚህ ቁጥር ጥሩሽ እሺ መልካም። ሌላ የምረዱት ነገር አለ?
አሜን እሺ።
ሌላ የምረዱት